ወደ እውነት እኔ መራህ አለ ከኔ ጋ መጽናናቴ ረዳቴ ነህ የእግዚአብሔር መንፈስ ወደ እውነት እኔን መራህ አለ ከኔ ጋ መጽናናቴ ረዳቴ ነህ የርስቴ መያዣ ሕያው ማህተሜ በልቤ የምትቃትት እስከነ ድካሜ ኢየሱስ ጌታ ነው እንድል ኃይሌ ሆንከኝ መምህሬ አንተነ ሁሉን እያስተማርከኝ የእግዚአብሔር መንፈስ ወደ እውነት እኔን መራህ አለ ከኔ ጋ መጽናናቴ ረዳቴ ነህ ማራናታ እያል ከሙሽሪት ጋራ ወንጌል ያስታጠካት ፍሬ እንድታፈራ በእውነት ቃሌ ኳልካት ያይኑ እቿን ሽፋሽፍት አብረት ኖራለ እስከ ጌታ መምጣት የእግዚአብሔር መንፈስ ወደ እውነት እኔን መራህ አለ ከኔ ጋ መጽናናቴ ረዳቴ ነህ የህይወት መንፈስ ነህ ህይወት የሆንክልኝ ለአብና ለወልድ መኖሪያ ያረከኝ አሁንም አበርታኝ በውስጤ ልጠንክር ክርስቶስ በልቤ በእምነት እንዲኖር የእግዚአብሔር መንፈስ ወደ እውነት እኔን መራህ አለ ከኔ ጋ መጽናናቴ ረዳቴ ነህ እስኪ ሰማይ ዘልቆ ህልውና ክብር ከመታወቅ እስኪያልፍ መገኘት መኖር ድካሜን ልታግስ በውስጤ የቃተት አለ በኔ አጽናኙ ስለ እኔ የማለት የእግዚአብሔር መንፈስ ወደ እውነት እኔን